ጤና ይስጥልኝ አሪፍ ማለት በቁም ልርዳዎት
ወደ አሁን ቢንጎ በእናንተ በኩል ብር ልከን ነበርና ከቴሌ ብር ቀንሶብን አየር ላይ እንትን አለው አንሳፈፉ።
ምን አሉኝ?
እንትን ላይ አልገባልንም። ከቴሌ ብር ቀነሰና አሁን ቢንጎ ላይ አልገባም።
ቢንጎ ም- የጌሙ ስም የቤቲንግ ሳይቱ ስም ምን ይባላል?
አሁን ቢንጎ አሁን ቢንጎ አሁን ቢንጎ።
አዎ
እሺ ስንት ብር ነበር የሞከሩት?
መቶ ሰባ ዘጠኝ ብር
ይቅርታ መስመሩ ተቋርጦ ነበር። ስንት አሉኝ?
መቶ ሰባ ዘጠኝ ብር መቶ ሰባ ሰባ ዘጠኝ ዘጠኝ እሺ አዎ።
ዛሬ ነው የሞከሩት?
ዛሬ ያው አሁን
እሺ በዚህ ቁጥር አሁን በደወሉበት ነው ቴሌብር የሚጠቀሙት?
ሌላ ነው ቁጥሩ ልንገርሽ እሺ ዜሮ ዘጠኝ ሰባ አራት ሰባ አራት አርባ ስምንት አርባ ስምንት ሀምሳ ስድስት ሀምሳ ስድስት ሰላሳ ስምንት ሰላሳ ስምንት እሺ ቴሌብር ላይ የተመዘገበበት ስም ማን ይላል?
ሉባባ መሐመድ
እሺ ደንበኛችን የሰጡን መረጃ መዝግበናል። አሁን የኛን የቴሌግራም ስልክ ቁጥር እንስጦትና
ዘጠና ሁለት ቤት ውስጥ በእሱ ልከነው ነበር ልከውልናል።
አዎ መቼ ነበር የላኩት?
ልከው አላ ዘጠና ሁለት በ- በዘጠና ሁለት ቤት ውስጥ ልከናል።
ምን አሉኝ ደንበኛችን?
እ- ቴሌግራሙ ዘጠና ሁለት ቤት ስልክ ነው አዎ ዘጠና ሁለት ቤት ነው።
እሺ በእሱ ልከው አዎ እዛ ላይ ይላኩልን እና እናይለውታለን።
እሺ እሺ እሺ ሌላ ምረዳውት ነገር አለ?
የለም እናመሰግናለን እሺ ስለ ደውልን ያምና አመሰግናለን። ቀጥሎ ከሚሰሩት በኋላ ስለ አገልግሎት ያሉትን አስተያየት ያስቀምጡልን። መልካም ምሽት።